ሄሎ ሄሎ ዩኤል አቤት አቤት ሰላም እንዴት ነህ እግዚአብሔር ይመስገን አለን ትናንትና ደውለህልኝ ነበር አይደለ Okay okay Okay so ምንድን ነው እ፣ አዳዲስ እ፣ ዩኒቨርሲቲዎች የመጀመሪያው ዩኒቨርሲቲ University of Marche reject ነው አይደል ያደረጉ አዎ ስለዚህ ወደ አዳዲስ ዩኒቨርሲቲዎች proceed እያደረግኩኝ ነው እና ዩኤል ባለፈውም I think ነገርኩ ይመስለኛል ነግሬህ ነበረ Duolingo ስለ Duolingo ፈተና ኦኬ ዶሊንጎ መፈተን ትችል ይሆን
okay ምንድን ነው ከእኔ የሚጠበቀው እሱን ለመፈት
just online ፈተና ነው home based ፈተና ነው እንድትፈተን ነበረ
okay ምን ያክል ነው የሚያስከፍለኝ አ፣ ክፍያ ወደ I think ስምንት ሺ ሁለት መቶ ብር አካባቢ ይመስለኛል። አሁን current ላይ ያለው price ስምንት ሺ ሁለት መቶ ነው ኦኬ እና እሱን ብትፈተን more ጥሩ ነው። እ፣ አንዳንድ ዩኒቨርሲቲዎችም ያው ግዴታ እያደረጉት ስለሆነ እ፣ okay፣ okay። አሁን እንደዛ ቢሆን እህ፣ አዚያ ነው ምናምን ነገር አምናን እዛ የሄደ ጀለሴ እሱ ነበረ እና እናንተን mention ምን አልከኝ? ምን አልከኝ?
ካዚያ ነው ካዚያ ነው ካሲኖ። እሺ፣ አ፣ እዛ mention ያደረገኝ እዛ ያለ ጓደኛዬ ነበር እና እናንተንም ማለት ነው አሀ፣ ያለ እንትን ያለ Duolingo እንደዛ ነበረ መሰለኝ apply ያደረጋችሁለት አምና
ያው ምልህ ከጊዜ ጊዜ ይለያያል ያላቸው procedure እና specifically ዘንድሮ እም የ- እየጠ- እየተጠየቀ ነው even IELTS ም እየጠየቀ ነው አንዳንድ ዩኒቨርሲቲዎች ላይ እና SAT ን ጨምሮ ማለት ነው። ስለዚህ Duolingo የምትችል ከሆነ ብትፈተን ደስ ይለኛል። እ፣ ካልሆነ ምንም አይደለ እንግዲህ ባለው እንሞክርልሃለን ማለት ነው። ዩኤል
በቃ ሻለው እየሞከራችሁልኝ እኔም ደግሞ አሳውቃችኋለሁ።
እሺ እሺ ዩኤል መልካም ጊዜ ይሆንልህ።
እሺ።
ቻው እሺ እሺ